ለጤና ይስጥልኝ ከኢትዮጵያ ሬት ነኝ ባኮት ምልዳ።
ሄሎ፣ ወደ ጦራሌት አካባቢ ምርት ማቅረብ አቁማችኋል እንዴ?
አይ አላቆምንም አላቆምንም።
የሚመጡት እኮ መስመር ላይ የሉም።
አ፣ እሺ ልዩ ቦታዎት የት ነው?
ልዩ ቦታ አይመነን አካባቢ ያሉ ጉራሳሪዎች መዳና ቤተክርስቲያኑ አለ ምጥር የለም አልከኝ። ሌላ ወጥ የለማ። አየካ ሆል ነው የሚሰራው